True. አልሽም እንዴ? እሺ ሄሎ ሄሎ፣ አቤት።
ሰላም ከቺፕቺፕ ነበር ምደውሎት ሙሉ።
እሺ አቤት። አዎ ይቅርታ ካሮት አልመጣልኝም ብለውን ነበር።
አዎ አልመጣም።
እሺ ነገ የት ነው የሚመጣልዎት?
እነ ጊዳይ ጋር ወይ ኑኑ ጋር ከሁለታቸው።
okay እግዚአብሔር አብ ነው።
አዎ እግዚአብሔር አብ ጊዳይ ጋርም ቢሆን ጸጉር ቤቱ ጋር ነኝ እኔ እዛው ነጊዳይ ጋር።
ሌላ product አለዎት ካሮት ውጪ?
አዎ ካሮት ነው ያዘዝ ነው። በሌላ ደግሞ በእነሱ ደግሞ እንትን ተ- እንትን ብለዋል የታዘዘ አለ። ሎሚም አለን
አይ አሁን በሙሉ admin በሙሉ።
የሆነች አዎ አዎ አዎ ካሮት ብቻ ነው አይደል?
ካሮት ብቻ። አዎ እሺ ስለዚህ እግዚአብሔር አብ ገና ነው የሚመጣው።
አዎ እግዚአብሔር አብ ይሄንን ኑኑ ስለሚያውቁት እነሱ ብዙ ኑኑ ወይ ጊዳይ ጋር okay እሺ እሺ ነገ ይመጣሉ። ሲደውሉ ያንሱላቸው። መልካም ምሽት።
እሺ thank እኔ እኮ ይኸውልሽ